Límite Cotlán, Antigua Cotlán,
ሄሎ
ሰላም ጤና Calante, Límite Cotlán, Antigua ሰላም ነው? አ እግዚአብሔር ይመስገን።
Sabe buscar.
እንትን ማሽኑ ተበላሽቶ ነበር።
የምንድን ነው Ya me entendí, ¿no? ¿Cómo se llama?
አዎ ትናንት ነበር የተበላሸው። ስልካቸውን አላወኩም ነበር።
እሺ፣ ደንበኛ Campeonato.
ምን ሆኖ ቦታው?
Bueno, no puedo.
በሌላው አልሰራም። በቃ አረፋብቻ ነው የሚሆነው። ትናንትና ሁለተኛ ቀን ነው ስልካቸው አላወኩም ነበር። አይተህ
እሺ፣ ቢጫ Si yo የቁጥር escucho otra, voy a decir una cosa.
እሺ ዲጄ ቁጥር ሀያ
ሀያ Ah, ሰባት ስድስት አምስት
ሰባት ስድስት ahora te አምስት estamos.
አዎ
መስመር ላይ Pues ጠብቁ።
me lo he dado, puño, se lo- እሺ
እ፣ ሲን ነምበሩ- Ah, sí, no, pero se lo doy, ya está.
ሁለት ዜሮ እሺ፣ ¿Usted?
ስልሳ ዘጠኝ ሁለት ዜሮ ¿Con las veo?
ስልሳ ዘጠኝ
አይሰማም።
Ahí está, mando el dos.
ስልሳ ዘጠኝ ስልሳ ዘጠኝ
ስልሳ ዘጠኝ El calzón, አስራ ዘጠኝ
አስራ ዘጠኝ el calzón, ስልሳ አንድ ዜሮ ስድስት ሄሎ መስመር ላይ pues me lo he dado, ¿no?
ስልሳ አንድ ስልሳ አንድ ብለው መጨረሻውን ስንት አሉ?
እ እ
ዜሮ ዜሮ ዜሮ ዜሮ ስልሳ ዘጠኝ አስራ ዘጠኝ ስልሳ አንድ ስልሳ አንድ አይደለም ስልሳ ዘጠኝ ዜሮ ስድስት
የቤቶች የቤቶች ስም ምንድን ነው የሚባለው?
ጸጋ
ጸጋ ባሮ ጸጋባ
አ
ሙሉ ስሙ ሙሉ ስሞት ንገረኝ።
ጸጋ ጸጋ ባርና ሬስቶራንት
እሺ፣ የእርሶ የእርስዎ ሙሉ ስም ንገረኝ።
እኮ ባለቤቱ ወይስ የ- የንግድ ቤቱ የእርሶ
የእርስዎን የእርስዎን ያስመዝጋቢ።
እኮ ጸጋዬ ነው ጸጋዬ ነው ጸጋዬ አክመል
ጸጋ ያክል ጸጋዬ አክመል አ
አድራሻ አድራሻውን ቤት ያለበት
እ ወደ ቶታል ቶታል አማኔን ቶታል ታች ወቅ ኮንዶሚኒየም ነው
በዚሁ ስልክ በዚህ ስልክ ልመዝግብና
አዎ ይቻላል ቅሬታዎች ቅሬታዎትን አዎ ይቻላል አሁን ተተባበሩ አሉት ነበር በጣም ስራ ያለበት ስለሆነ እሺ፣ ደንበኛ እሺ ደንበኛ ስም ቅሬታዎትን የሚል ካለ የተጠራ ስም በስልክ ብቻ ያስተካክላል።
ስለዚህ አሁን ይመጣል ባለሙያው
አዎ አዎ በተቻለ ፍጥነት ሁኔታ ያስተካክሉለታል።
እሺ አሁን ግን ብትተባበሩ ከእነ ይቅርታ እሺ እሺ ሌላ ምረጥ ሌላ መረዳት ነገር ይኖራል?
ሌላማ የለ እንደዚህ
ስለደወሉ ስለደወሉ እናመሰግናለን። ስላደመጡን ያሉት ሀሳብ ከዚህ ዕለት ቀምሶ መልካም ነው።
እሺ እሺ ለሁላችሁ